Hello, Danish Film Industry.
Tamam oğlum.
Hello.
አይሰማም?
ይሰማል። እሺ፣ ምን እናደርግ?
ገለታው ነኝ ኤጀንት ከወንጂ ነው ደውልልን።
እሺ፣ እሺ።
ከፒሲ ወደ ፕሪንተር አላዘም አለኝ። ለምንድን ነው?
ከፒሲ ወደ ፕሪንተር እ
ም- ምንድን ነው አይወጣም ነው አላዝም ያለ?
ይመጣል። አረ እም፣ እሺ፣ በትክክል ነው የሰካሁት። ፕሪንት ስለው ብቻ ወደ ከምቆርጥበት ወደ ፕሪንተሩ አይሄድም ወይም ወረቀቱ አይወጣም።
okay። ግን ይቆርጧል አይደል? ትኬት ላይ ቆርጧል።
ትኬቱንማ ይቆርጠዋል። አዎ።
የ printer driver ምናምን ጭናችሁበታል አይደል?
አረ በትክክል ነው የጫንኩበት። ሰራበትም ነበረ። ማታም በስራ ነው ሰርቼ በዴቶች
maybe እስኪ ወይ ፕሪንተሩን ጠረግ ጠረግ አድርጋችሁት ምናምን ሞክሩት እስኪ በደረቅ ጨርቅ ነገር።
ሞክሬዋለሁ፣ ግን በዛ በጣም አድርጌውም እደውልልሃለሁ መልስ እሺ፣ እሺ።
እንግዲህ እምቢ አለች